ሄሎ
ሄሎ ሄሎ ጤና ይስጥልህ። ሄሎ ባንክ አይቼ ነበረና በመታወቂያ አ ላይ አ ዋጋውን ማወቅ ፈልጌ ነበረ። የመብራት ዋጋች
የት አካባቢ ነሽ?
በረሃ አካባቢ ነኝ፣ ሰመራ
ሰመራ። OK አዲስ አበባ ውስጥ ነው እና አ ከ ከሰመራ ማለት እሺ፣ እንትን መቀሌ አለን ወደ እንትን
መቀሌ አዲ ናችሁ?
አ መቀሌ አይ agent ነው ያለን አዲግራት መቀሌ ምናምን አለን።
ኦ እዛ ይቀርብሻል ከአዲስ አበባ ይልቅ ያው ነው እ ያው ነው አዲስ አበባና መቀሌ ያው ነውና ተመሳሳይ ናቸው።
አ እሺ የትኛውን ነው የፈለግሽው?
ባለ ሶስት ሶስት ስምንት ሰው የሚል ነው።
ነው።
እሺ ስምሽን ማን ልበል?
ሁርያ ኢድሪስ ማን
ሁርያ ኢድሪስ እዩ
ሪያ። እሺ እ እንትን ላይ አይተሽ ነው ቲክቶክ live ላይ አዎ።
አ ስለዚህ እ ያው አዲስ አበባ መተሽ ነው እንትን ማለት ያለብሽ። ሁሉም information ደርሶሻል ማለት ነው።
አይ ዋጋው ግን አላወቅኩም እና ዋጋው ለማወቅ እሺ ነበር።
ዋጋው አሁን እ ሰባት መቶ ሀምሳ ሺህ ብር ነው የምንሸጠው።
እ
ከ ማየትም ከፈለሽ መተሽ ማየት ትቻለሽ እዚህ እ hello እሺ እሺ ውዴ እሺ ሌላ የምትጠይቂኝ ጥያቄ አለ? እ የለም ተጨማሪ ውዴ።
መረጃ የምሰጥሽ። እሺ ትመጫለሽ ወይስ?
እስቲ አያለሁ ልወስንና ዋጋውን ነበረ ማወቅ የፈለኩት።
አዎ ከዛ እስቲ ወስኜ እደውላለሁ።
እሺ እደውልልሻለሁ እኔ ራሱ መ እንትን እንዳሰብሽ። እሺ መልካም